ሄሎ
ሄሎ ሰላም ጤና ይስጥልኝ።
እንዴት ነው ትኬት መቁረጥ የሚቻለው?
ትኬቱን እኔ ጋር ማግኘት ይችላሉ። እ፣ ቦታ ለመያዝ ትኬቱን እንኳን እዛው ነው ያለው። ከአሁኑ እዛው ሰዓት ነው?
ጀምራችሁ፣ አዎ መግዛት ትችላላችሁ።
እ እ እ?
ከአሁኑ ሰዓት ጀምሮ
አ- መግዛት ትችላላችሁ።
አ- እዛ ስንሄድ መቁረጥ አንችልም? በአስራ አስራ አንድ ይቻላል ሰዓት ይቻላል።
ይቻላል?
አይ አስራ አንድ ሰዓት እንኳን የሚጀመርበት ነው። ቀድሞ ይምጡ እርስዎ ወረፋም እንዳይበዛብዎት።
እሺ እሺ፣ በቃ የሶስት ሰው ቦታ ፈልገን ነበር።
እሺ ቦታ እኔ ሊያዝልዎት፣ ቦታ እኔ ጋር መያዝ ይችላሉ። መክፈልም እዛ ይችላሉ። ስሞትም አልበል
ጤናዬ ከተማ
ስልክ ሊያዝ ዜሮ ዘጠኝ አስራ አንድ አስራ አንድ ሰባ ስድስት
ዘጠኝ ሰላሳ ሰባ ስምንት ዜሮ ዘጠኝ አስራ አንድ ሰባ ስድስት
ሰላሳ ሰባ ስምንት እሺ ለስንት ሰው ነው?
ለሶስት
መደበኛ ከሆነ ሶስት መቶ ብር ነው። VIP አምስት መቶ ነው። ተማሪ ደግሞ ከሆኑ ሁለት መቶ ብር ነው መግቢያው።
okay፣ እሺ እሺ።
የትኛው ነው የሚገቡት? ቦታ ሊያዝልዎት።
የ- የ- ሁለቱ ተማሪ ናቸው። እኔ ሰራተኛ ነው።
ስለዚህ የትኛው ነው የሚገቡት?
እኔ ባለ ሶስት መቶ ብር ባለ ሶስት መቶ
አዎ።
እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ።
እሺ።